ጤና ይስጥልኝ ራንክ ይሰማሃል ነብዩ
እሷም እንትን ናት እንደ የያዛን ትርክት አወራሽ እንዴ? አወራሽ እንዴ? ምን አለ እስ አለ አሉ እና መስኪ መስኪ
ሄሎ ሄሎ ኮነኛው ታይስ ይሰማሃል
ኮነኛው
ይሰማል አይሰማም በማረት
አስታውሪ ትንሽ የሚሰማ ይመስለኛል